ሄሎ ሄሎ እና ታይ ቴሌግራም ላይ ላክልን ብለሽ ነበር።
እሺ ማን ልበል ስሞትን ቴሌግራም ላይ እ ማን ልበል ስሞትን አሸናፊ ላክልሽ የላችሁም ብዬ ነው። እሱ ገብቶ አይ ቴሌግራም ላይ አለ አላኩም አሸናፊ በሚል ላኩት። እሺ እኮ አይ እና አያሳይም ኦንላይን ላይ እንደሆናችሁ እዚህ ጋር ኦንላይን ላይ አይደላችሁም ብለን ነው። ሄሎ አይ ይሰጣይ አለ አለ አለ በቃ እሺ ባለ ሶስት አስራ አምስት አለ።
ይኸው ልላክልሽ እንትኑን ናፍቼ ቴክስቱን በቃ እሺ እሺ
እሺ ግቢ በቃ ልክ ያለው ይኸው
አልተላከም።
አይ ለምን ካለች